ጤና ይስጥልኝ አሊባባ
አሊባባ ነው። አሊባባ ሰላም። ይሄ እንትን ማርክ ቱ
እሺ አለን ብላችሁ ነበር። ተሽጧል አለ
ማርክ ቱ የቆየ ነው አባት፣ አሁን ላይ የለንም።
ተሽጧል። ምንም የላችሁም አ እና እዛ ላይ ለቃችሁት እኮ ይደርሷላ። አዎ የቆየ post ነው ያየሁት። double ጋቢና ያለን ሀይሉክስ አለን ቪጎ
ሀይሉክስ ሳይሆን እንትን እንጂ ላንድ ክሮዘሩ አለ አይደል? double ጋቢናው አዲሱ አ እሱ የላችሁም።
አዎ እሱ ነው የለንም። አሁን ያለን እነዚህ ነው።
ቪጎ ብቻ ሃይሉክስ አ ሀይሉክስ ቪጎ ዲፎርዲ ነው ያለን።
ነው አ እሺ። ስንት ነው የሚባሉት ቪጎ እና ዲፎርዲ?
አራት ነጥብ ስድስት